ሄሎ ጤና ይስጥልን ብርድ ቤት
ጤና ይስጥልን። ጥያቄ ነበረን።
እሺ
እንትን ይሄ ጃክቦት እዛ ላይ ያለው ማለት ነው እህ።
ዊን ከተደረገ ማለት እዛ ሄ- ሄዶ ምናምን ነው የሚወሰደው ወይስ እዚሁ አካውንት ላይ ነው የሚገባው?
በምንድን ነው በስልክ ነው የተጫወትከው አይደለ?
እኮ እዛው ስልክ ቤስቲቢት አካውንት ላይ ነው የሚገባው አዎ
ከሆነ እሺ። አይ እዛ ተካሄዶ ነው የሚወሰደው ምናምን ሲባል ደብሮ ነው እ፣ በስልክ ነው አይደለ እ፣ የቆረጥከው ስልክ ላይ ነው የተጫወትከው።
አ ስልክ ላይ ነው የሚገባልክ።
አይ እሺ፣ እናመሰግናለን።
እሺ እሺ፣ መልካም ምሽት።